አቤት አቤት አቤት።
ድሬዳዋ ሀረር ነው።
አዎ አዎ።
እሺ ስምዎትን ንገረኝ።
እኔ የሄድኩት የእኔን ስም ነው የሾፌሩን no የእርሶን ስም የእኔን ማሞ እባላለሁ።
እህ?
ማሞ ማሞ እባላለሁ።
ማሞ
አዎ ከአዲስ አበባ እየሄድን ነው ወደ ሀረር።
እናንተ ከየት ነው የተሳፈራችሁት? አሁን ከድሬዳዋ ከድሬዳዋ ወደ ሀረር እንጂ ከአዲስ አበባ አይደለም።
አይደለም፣ ከድሬዳዋ ሀረር እሺ የአባት ስም ንገረኝ።
ታርጋ no የአባት ስም የአባት ስም ቀና ማሞ ቀና።
ቀና። እሺ አዎ
Thank you.